Flash ላይ የማይገኝ ጨዋታ ነበረኝና ልጠይቅሽ።
ምን አልከኝ?
Flash score ላይ የሆነ ጨዋታ ፈልጌ አጣሁና ዝም እንትን እናንተ ሌላ website ካላችሁ ብዬ ነው።
እናንተ ምን
ሌላ website የምታዩበት score ውጤት Sofa ማለት ነው።
Score Sofa score።
አይ ማለት እንትን ነው ይህ ልኝ ማለት እኮ ነው። Check up እሺ አድርግልኝ።
ንገረኝ። እሺ ንገረኝ። cashier code ኡ ንገረኝ።
እሺ አስራ አራት- አስራ አራት ሀያ ሰባት አስራ አራት ሀያ ሰባት እሺ
ዘጠና ሶስት ዘጠና ሰባት ዘጠና ሶስት ዘጠና ሰባት እሺ የትኛው match ነው ማይልህ?
እሺ አንድ አንድ ሁሉንም ትንሽ እኩል ታገሺኝ።
ያደርጋል። ሁለት ብቻ ነው የቀረው።
ቮሊቦል የሚለው ቮሊቦል የሚለው ታች ላይ የሚለው Alliance Pro ቲታኒስ ምናምን የሚለው
እሱን እኮ አሸንፈሃል አንተ። win ነው በርቶልሃል። አረንጓዴ
እ፣ ስምንተኛ ነው ዘጠነኛ ላይ ያለው ጨዋታ አዎ፣ ሁሉም እስካሁን ያሉትን እኮ አረንጓዴ ነው። ምንም lost የለብህም። ሁለት ጨዋታ ነው፣ እሱም ገና ይቀራቸዋል። live ላይ ናቸው መሰለኝ ባልሳሳት።
አሀ እሺ እኔ እኔ ደግሞ አይ sorry ግን ደጋግም ደጋግሜ ደወልኩኝ ግን ስላጣሁት ነው በዛ ላይ ደግሞ እንትን ስለሆነ Flash score ላይ አይገኝም ታውቂያለሽ አይ አይደለም፣ ያው አሁን አብርቼልሃለሁ። ያው እሺ፣ ሁሉንም እስካሁን ያለቁትን እንዳለ win ናቸው።
እሺ እሺ ለማንኛውም አመሰግናለሁ ግን ጨቀጨቋችሁ ችግር የለውም፣ አረ ምንም ችግር የለውም አባ።
እሺ እሺ መልካም ቀን ነው መልካም ቀን። እሺ